Mhm.
አቤት ሄሎ
አቤት፣ ሰላም ጤና ይስጥልኝ።
ጤና ይስጥልን።
አቶ ዘመን
አዎ፣ ዮናስ እባላለሁ። ከ Stanford Kids ነበር የምደውልሎት።
ከየት?
ከ Stanford Kids የ computer programming ስልጠና ለህጻናት የሚል ፌስቡክ ላይ አይተው ስልክ ቁጥሮትን አስቀምጠውልን ነበር እንድንደውልሎት።
አዎ፣ አዎ። ሰላም ነው ዮኒ?
እግዚአብሔር ይመስገን አለን።
እህ ተጨ- ተጨማሪ መረጃ ፈልጋለሁ ብሎ ነበረ። የተወሰነ information ልስጦት ወይስ ጥያቄ ያለዎት?
መልካም ንገረኝና ላይ ጊዜ ትላለህ። ችግር የለም።
ጥሩ። እሺ፣ አዲስ አበባ ውስጥ ነው ያሉት አቶ ዘመን?
አይደለሁም፣ ክፍለ ሀገር ነኝ። አማራ- የትኛው ክላ- አማራ የትኛው አማራ ክልል? እ፣ ቀጣይ አማራ ወደ ክልል ጎጃም አካባቢ።
ጎጫ። እሺ፣ አሁን ለጊዜው የምንሰጥ ያለ ነው እ፣ አዲስ አበባ ውስጥ ነው። አዲስ አበባ፣ መቀሌ እና ጂጂካ ነው።
እህ ስለዚህ እህ ወደ ጎጃም አካባቢ ስንመጣ እንደውልሎት እ፣ አቶ ደስ ዘመን።
ይለኛል፣ ደስ ይለኛል።
እሺ፣ እሺ፣ አስበልኝ እናመሰግናለን ስለደወልክ በጣም እጅግ አመሰግናለሁ ዮኒ።
ምንም አይደለሽ። እሺ፣ እሺ፣ ወንድሜ፣ እሺ።